ላልሽኝ ልብ ያልደነደነም ሽሽትሽ እንድቆርጥ ምክንያት አልሆነም። እንደው ስራ አጣሁኝ አንቺን እንድመሳል እንዴት ገዳዩ ደጅ ሰው ይመላለሳል? እንዴት እንዴት እያለ በንዴት ልቤ ሲነድ ዋለ